ልጅ ምክትል አፈ ጉባኤ ቢሮ ሌላ ወይዬ ማሲ ደህናነሽ እንዴት ነሽ? ወይንዬ እንዴት ነሽ?
እግዚአብሔር ይመስገን።
ሻርፕ ትልቅ አለሽ እንዴ?
ሻርፕ ትልቅ ሻርፕ ትልቅ
በጣም ትልቅ የለኝም።
እ?
እስቲ ቆይ ይሄ ትልቅ ይባላል መስ ሻርፕ ለአንቺ ነው ወ- ወይንዬ?
አዎ ለኔ
ይበቃሻል።
እማ ሴት ጥሬ ልጅ ጥሬ ልጅ አይደለች አይ በጣም ጥሬ ያለ አይደለም፣ በጣም ረጅምም አይደለም።
በቃሽ እሺ የለት ቴጂ ነው።
እ? አውራሻለሁ በኋላ እሺ